hello አቤት።
ሰላም ሀና፣ አዎ፣ ከችፕችፕ ነበር የምደውልዎት።
እሺ።
ይቅርታ፣ ነገ የሚወጣ product ነበሩት?
አይ የለኝም።
እሺ፣ ሁሉም መጥቷል።
እ፣ refund ነበረኝ አንድ ኪሎ ሽንኩርት
okay፣ በዚህ ቁጥር ነው?
ቁጥሩ። አዎ።
እሺ፣ ቆይ እስኪ አንዴ check ላድርግልዎት። እ፣ ስለዚህ ያልመጣ product የለዎትም። አሁን refund ብቻ ነው አይደለ?
አዎ፣ አዎ፣ በቃ ይሄንን አሁን refund እናደርግልዎታለን። ሰባ ዘጠኝ ብር አይደለ?
አዎ።
አዎ፣ list ኡ ላይ ስላለ refund እናደርግልዎታለን።
በብር ነው የሚመጣው ወይስ አንድ ኪሎ ነው የምትልኩት?
አይ ብሩን ነው የምንመልሰው። በዚህ ቁጥር ቴሌብር ላይ እንመልስልዎታለን። አሁን ጥሩ፣ እሺ፣ እሺ፣ እሺ፣ መልካም ምሽት።
እሺ።